ሄሎ ጤና ይስጥልኝ።
እንደምን ይስጥልኝ።
ሰላም
ትላንትና order አድርጌ ነበረ አት-
እሺ፣ እና አል- ደውለውልኝ እንመጣለን ብለው ነበረ።
አዎ።
የሽንኩርቱ ያው ዛሬ እንደሚመጣ ነግረውኛል። ሌሎቹ እንትኖች ግን አልመጡልኝም።
ስልክ ይነግሩኛል።
አስራ ዜሮ ዘጠኝ አስራ አንድ አስራ እራሴ አንድ እንጂ ሀምሳ አንድ ሀምሳ አንድ ዘጠና አራት ዘጠና አራት ሰባ ዘጠኝ
ደውለውለት ነበር ትናንትና።
አዎ እንመጣለን ግን ብለው።
አልመጡም። አዎ
location ኑ የት ነበር?
ሽሮ ሜዳ
እሺ፣ እሺ፣ አንድ ልጅ ደውሎታል። እሺ፣ check ላድርግና ለምን እንደተመለሰ check አድርጊ። ደውሎታል።
ትናንትም እኮ እንደዛ ነው ያሉኝ። እንትን ብለው መልስ እንደውላለን ብለው ሳይደውሉ ቀር በጣም ይቅርታ። እሺ፣ አሁን ያው በ- በምን እንደተመለሰ check ማድረግ አለብኝ። ለእርሱ መልስ ከመስጠቴ በፊት እሺ driver ኦቹ ጋር አስካለሁ።
ደውዬ check ላድርግና ደውላለሁ። እሺ።
እሺ እሺ